እነሱን የሲልቨርን ምርጫ ማዕከል እባክዎት ይመርጡልን። ሰላም ጤና ይስጥልኝ።
ወደ እግር ትኬት አለ እንዴ? ድሬዳዋ አዲስ አበባ ከአዲስ አበባ ድሬዳዋ ለመቼ ነው የፈለጉት?
እ?
ለመቼ
ምን አልከኝ?
ቀኑ መቼ ነው መሄጃዎት?
በአስራ ስድስት በሀያ አንድ
በአስራ ስድስት
በአስራ ስድስት በሀያ አንድ በዓል
ይቅርታ በእኛ ነው እየነገሩኝ ያሉት? አንዴ፣ ድምፆት አይሰማም ግን ይቆራረጣል።
እ? እ? እ?
ድምፆት ይቆራረጣል። እ፣ በአስራ ስድስት ያሉኝ መ- መቼ ነው? አስራ ስድስት ታህሳስ አስራ ስድስት በታህሳስ አስራ አንድ መመለሻው በጣም ዘይት ነው። ለአንድ ሰው ነው የፈለጉት አይደል?
እ?
ለአንድ ሰው ነው የፈለጉት።
በስንት ቀን
ለአንድ ሰው ነው የፈለጉት።
አ
እሺ፣ የሚመርጡት ሰዓት አለ?
እ?
የሚመርጡት ሰዓት አለ? ጠዋት፣ ከሰዓት ወደ ማታ ላይ ያለው በረራ አራት በሰዓት ነው።
በሰዓት በሰዓት እሺ ከሰዓት በኋላ የሚነሳው በረራ የሚጀምረው እ, አ።
ዘጠኝ ሰዓት ከሀምሳ አምስት ነው።
እ?
ዘጠኝ ሰዓት ከሀምሳ አምስት ነው የከሰዓቱ በረራ።
okay እ፣ ስንት ዋጋው ስንት ነው? አስራ አምስት ነው።
የደርሶ መልሱ ዋጋ ልነግሮት አንድ ላይ ጠብቁኝ።
እሺ
እሺ የደርሶ መልስ ዋጋው የሚሆነው ሀያ ዘጠኝ ሺህ ሰባት መቶ አስራ ስምንት ብር ነው።
ስንት?
ሀያ ዘጠኝ ሺህ አንድ መቶ አስራ ስምንት
ሀያ ዘጠኝ ሺህ አዎ ሄሎ